hello ጤና ይስጥልኝ። Best Bet ራሄል ነኝ። ባኮ ምን ልርዳው?
አዎ እስከ ቅድም system ኡን አስተካክላለሁ እስከ አስር ደቂቃ ጠብቅ ብላችሁኝ እስካሁን እየጠበቅኩ ነበር።
አዎ ሁሉም ጋር ነው። እሺ እየታየ ነው። ምንድን ነበር ያስቸገረክ? deposit እና withdraw እየሰራ ነው አሁን።
አይደለም አልገባሽም።
እ ተረጅኝ መጀመሪያ ከይቅርታ ጋር እሺ ችግር የለውም።
ገንዘቡን deposit ለማድረግ ፈልጎ የኔ ወንድም ማለት ነው እሺ በዚህ በደወልኩልሽ ቁጥር ማለት ነው እሺ voucher voucher voucher ላይ ነካና ገንዘቡ ተደበቀ እና በቀደም መጣም እንደዚህ ሆኖበት እኔ በቴሌግራም ላይ ኮድ ልካችሁልኝ ወደ account የተመለሰ ማለት ነው ገንዘቡ ከ Best Bet account ቀንሷል።
ቀንሼ ወደ deposit ለማድረግ ስል voucher ነካው ተሳስቼ እሺ ከዛ ገንዘቡ ተደበቀብኝ በቀደም መጣም እንደዚህ ደውዬ ነው የመለሰው ቁጥሩን ንገረኝና check ላድርግልህ የ Best Bet ዜሮ ዜሮ ዘጠኝ እሺ ካደን ቁጥያረሽ ነኮ ዜሮ ዘጠኝ ዜሮ ስድስት እሺ
ስልሳ እህ ዜሮ ስድስት እሺ ዘጠና ዘጠኝ
ስንት ብር ነበር?
እንስ ልዓት ሰባት መቶ ብር እሺ ዛሬ ነው አይደለ?
አ
ጠብቁ። እ በ voucher ሳይሆን ወደ ቴሌ ብር ነው ያዘዛችሁት።
እ- እንዴት ስትይ ገብ- ገብቷል ማለትሽ ነው?
አይ አይደለም፣ አሁን ወደ Best Bet ተመልሷል። ግን መጀመሪያውን ያዘዛችሁት ወደ ቴሌ ብር ነበር በሳንቲም መለሰ- Pay ሳንቲም እሺ፣ Pay መለ- bill ነው የነካችሁት። አዎ አዎ፣ ወላ አሁን ተመልሷል።
ወላ- መለስ መለስሽኝ፣ አመሰግናለሁ አዎ፣ ማለት አዎ።
ነው።
እሺ ምንም አይደል። እሺ፣ አይ- መልካም አይ።
ምሽት።